ጤና ይስጥልኝ እባክዎትን ምን ልርዳዎ? ጤና ጤና ይስጥልኝ እባክዎትን ምን ልርዳዎ? ሄሎ አዎ ጤና ይስጥልኝ እባክዎትን ምን ልርዳዎ?
ኦሮምኛ ነው እሺ ነጠጋዬ ማለት ነው ይገርገሩ
እ ለቆይሶም ለቆይሶም መሰነ ደም ማለት ሰቀርሽ ነራ ጉራላ ነራ አይዳን
እሺ ለጎሳ ከናኒ
እ አከነ ሜሴጅ ነስ እንደ ደም ቀርሽ አማንትና ቡረኝ ተዛዛ ቀርሽ ነራ ፎት ይር ነራ አይዳ
እሺ እሺ
አያ